ሄሎ
አብነኝ
ሄሎ አንቺ ሰላም ነው? ነግሬሽ ነበር አሁን ፒን ታይልኝ የሀያት
የማን
ሀያት ፒን ነግሬሽ ነበር ኦርደር
ስም ማን ነው?
ሻል መንገሻ
ሳሙኤል ኦርደር ነበረኝ
እሺ ሰባ ሶስት ስልሳ ዘጠኝ
ስልሳ ዘጠኝ ከሆነ ሰማንያ አምስት ብር አይደል
አ
ከበቂ በላይ ነው
ስድስት ነጥብ አንድ
ስድስት ነጥብ አለ አምስት ነጥብ አምስት ነው የሚታየኝ እኛ ጋር
ኧረ አይደለም አምስት ነጥብ አምስት ነው የሚያሳየው እኛ ጋር ስድስት አንድ ነው እ ኦሆ ሰ- ሰ- ሳሙኤል ይኸውልህ ስድስት ነጥብ አንድ የሚያሳይህ ከፍተኛውን ነው እኛ ደግሞ ምን ይዘው minimum ኡን ነው እሺ
እሺ እሺ ስለዚህ ሰማንያ አምስት ብር በቂ ነው ማለት ነው